hello
hello አቤት።
hello፣ ጤና ይስጥልህ።
አብሮ ይስጠን ወይ።
ከአውድ አባይ ከ manufacture የነበረ ምደውልልክ።
እሺ፣
ትናንትና ደውለልኝ አላየሁትም ነበር።
ትክክል። አዎ እንትን ነበረ የእናንተ ሳፊ የሚባለው ባጃጅ አለ electrical ኡ፣ አዎ እሱ ዋጋ ለማወቅ ነበረ።
የት አካባቢ ነክ?
ባለ ስድስት እንትኑ አውቄያለሁ። የት አካባቢ ነክ?
ኧረ እዚህ ድሬዳዋ
okay፣ ድሬዳዋ አለን።
አ፣ ዋጋ ከእነሱ ጋር ታወራለክ። ያለውን information ብቻ ነው ልነግርክ የምችለው ስለ ባጃጁ አ፣ እና ስልክ ቁጥር እልክልሃለሁ።
እሺ፣ እሺ።
እ፣ እንትን information ደርሷል።
አ፣ አናግራቸው ነበር እነሱን። ምናልባት የዋጋ ልዩነት ካለ ከዛ ወይ ማምጣት እንችልበት አይ ለወኪል ሳይሆን ያው ብቻ ነው የሚሸጡት ማለት ነው።
አዎ እኛ በጅምላ ነው ምን- እንትን agent ኦቹ የምንሸጠው እሱ ናቸው አ፣ በ single የሚሸጡት።
okay፣ እሺ፣ እሺ።
ስለዚህ ከዚህ በፊት ስልክ ልኬ ልክ ነበር።
አይ አለኝ፣ እነሱ አለኝ። እዚህ ድሬ ሞል ላይ ነው ያሉት እነሱ አዎ፣ አለኝ።
ስንት ያው ብለውክ ነው ልኬያቸዋለሁ።
እነሱ?
ያው እንትን አለው ከዛ ካስመጣህና እዚሁ ካለ ነው ያሉት።
አዎ እዚህ እዚህ ያለውን ካለ እስከ አንድ ነው።
አዎ።
ከዛ ከሆነ ደግሞ ዘጠኝ ከሀምሳ ነው።
እንደዛ አሉክ። አሁን ዘጠኝ ከሀምሳ ከሆነ እዚህ ልገዛ አስበክ ነው?
አይ አይደለም እ፣ አዎ።
ምናልባት ዝቅ ያለ ነገር ካለው ከዛ ለመውሰድ ነበረ። ከዚህ ከዘጠኝ ከሀምሳ በታች ከሆነ አዎ። አይ እንደዛ አንሸጥም አሁን እዚህ።
ትክክል። እሺ፣ አይ በቃ እዚሁ እንትን እላቸዋለሁ ከእነሱ ጋር deal ስላደረኩ ችግር የለም።
እሺ ግን ያው እንትን የ- እንትን ከገዛሃቸው እንትኑ ላክልኝ እሺ፣ የገዛህበትን ያ ለማስረጃ እንዲሆን እሺ፣ ለአንተ ስለሚ ችግር የለም። እሺ፣ እ፣ ችግር የለም።
በየትኛው ስልክ እሺ?
በየትኛው መጀመሪያ በደወልክልኝ ስልክ በደወልኩበት? እሺ፣ ትላንትና በደወልክ።
እሺ፣ አዎ እሺ፣ እሺ፣ መልካም አይ ቀን።
እሺ፣ ሁላችሁ